Enough no more. Just that one. Hello?
Hello.
ከም ጅርቱ
ደስታ እንዴት?
ይበላል የፌቨን ስልክ ነው የፌቨን ስልክ ነው አይደለም፣ ከተ- ከተለዩን አገልግሎት ነበር
እ
እና ጥያቄ ተደውላችሁ ነበር። ምስኮል አድርጌን ነው
መቼ
አሁን አሁን ማለት ነው። አሁን አልቆየም፣ ቴሊያዊ ነው አንድ አምስት ደቂቃ። አዎ እ ከተለዩን አገልግሎት ነው። አታውቅም አወኩት
እኮ ጥያቄ ካለሽ እ፣ እስቲ ምን እንርዳ የምለውን ነው።
አረ ምንም
ምንም የለም። ተጠቃሚ ነሽ ግን? የተለዩን ተጠቃሚ ነሽ?
አዎ
እሺ በቃ እሺ፣ አመሰግናለሁ። እሺ